እየደወልኩለት ነው እና አሰናብትልሻለሁ
hello ጄሪዬ፣ hello hello hello። አቤት፣ እንዴት ነሽ? ሰላም ነው?
እ ቆይ ቆይ ጄሪ ጋር አስተላልፍልሃለሁ የት የት ነበረ shop ኡ ያልከኝ ቢኒያም ጂማ agent የሚለው ነው።
okay እሺ እሺ ቢኒያም እሺ ቢኒያም ጅማ እሺ ጃሹ